ሄሎ ሄሎ፣ አቤት። ጤና ይስጥልኝ። አዎ ይስጥልኝ። ፊትሶን ነው? አዎ ፊትሶን። እሺ ከዊፕላስ ሶሉሽን ነበር የደወልኩት። እናቴ ዊፕላስ ሶሉሽን company። እሺ እና ባለፈ app ላይ ተመዝግባችሁ ነበር እና አዎ አሁን ላይ የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ ነገሮችን እየጠየቅን ነበር። እና ከተደረገ- እ የድርጅታችሁ ስም ፊትሶን ፊትሶን ጂም ነው
እ? እ?
ጂም ነው
ጂም ነው ወይ?
እ
እንዴ፣ አዎ።
የአልባሳት ቤት ነው እንጂ
እ
የአልባሳት ቤት ነው፣ የሱፍ okay ቤት ነው።
okay okay እሺ እ አድራሻ
ቦሌ ሞርኒንግ ስታር ቦሌ ምንጋ
ሞርኒንግ ስታር ሞል
ሞርኒንግ ስታር እሺ እ ያንቺን ስም ትነግሪኛለሽ
ቤተል ታደሰ። ዋ- የዛኔ ወስደዋል እኮ form አዎ አሁን እ እንትን ለማድረግ ነው system ላይ active ልናደርግ ስለሆነ ለዛ ነው ሞልቶ፣ ከዛ ኮፒ ማድረግ አትችሉም?
አይ ሙሉ መረጃ ስላላገኘን ነው። እሺ ስልክ ቁጥር ይሄን ይሄ ነው።
አዎ እሺ ከሰኞ እስከ ዓርብ ነው የምትሰሩት ወይስ መቼ ነው?
ከእሑድ እስከ እሑድ
okay ሰዓት
ከጠዋት ሶስት ሰዓት ተኩል እስከ ማታ ሁለት ሰዓት።
እስከ ሁለት ሰዓት።
አዎ እሺ ሎጎ አላችሁ?
እ፣ አዎ አለ።
እሺ ሎጎ እና ላይሰንስ በቴሌግራም ልትልኩልኝ ትችላላችሁ?
ላይሰንስ አንልክ።
ነው አዎ ኦኬ እሺ ሎጎ
እሺ። ለቆን ሀይ በይኝ በቴሌግራም ይችላል።
እሺ እሺ። እና ደግሞ በተጨማሪ መ- የኛ- የእኛ ድርጅት ከማስታወቂያ ድርጅት ጋር አብሮ ስለሚሰራ እንድታስተዋውቁ እ፣ እድሉን ሰጥቷቸዋል ነው የምትፈልጉ ከሆነ
አዎ የዛኔ እንደዛ ብላን መሰለኝ የተመዘገብ ነው።
አሀ፣ ግን ተመልሰን ለ more information ደውሉ ብላችሁ ስልካችሁ አይሰራም።
okay።
ግን እኛ የምንፈልገው promote የምታደርጉት በምን መንገድ ነው?
አይ እንትን ነው broadcast ላይ social mediaዎች ላይ የሚለቀቅ ነው እና ደግሞ እ፣ እናንተ ፈቃደኛ ከሆናችሁ ችግር የለውም ቀድመን አሳውቀን የምንመጣበትን ሰዓት እኛ እንነግራችኋለን።
እኮ boost ነው የምታደርጉት ወይስ ብቻ ዝም ብላችሁ random ላይ post ብቻ?
አይ እ፣ post እናደርጋለን በተለያዩ social media ዎች
boost ነው እ፣ እሺ።
እሺ በቃ hi እልሻለሁ በቴሌግራም ወይም በ normal text ልክልኛለሽ ሎጎ።
እሺ።
እሺ አመሰግናለሁ። መልካም ቀን።